አጥፋ ባንዳውን። ድሮንም ቢሆን ባንዳ የነበሩ ታጋይ በመምሰል ህዝብ ያጭበረበሩ ይኸው ጊዜ መጣ እየነስ ይከስሩ ህዝባችን ተነስ፣ ለፍርድ አቅርባቸው። የሻዕቢያ ካድሬ የአገር ጠላት ናቸው። የተበላም ገንዘብ ቶሎ ይመለስ፣ በሕግ ጠይቁ፣ ህዝባችን ክሰስ። የአስመሳይ ታጋዮች ስማቸው ይጻፍ፣ ብዙ የሚወቃቸው የትም ይለጠፍ፣ አፋቸው ይዘጋ ያብቁ መለፍለፍ፣ በትግሉ ሰበብ የዋሁን መዝረፍ። የጠላት ምልምል የሚታገል የሚመስል ኢትዮጵያ አጥፋው አስገባው ገደል ኖህ ያጨለሙ ፀሐይ ወጣል ሚሉ በወር በቁጥር ህዝብ የመለመሉ በሚስጥር ሰልጥነው ትግሉን የበሉ የጠላት አሽከሮች ይጥፉ ይመንገሉ። ለድል እንድንበቃ ትግሉም እንዲያምር አጥፋ ባንዳውን ያስመሳዩን ዘር። ስለዚህ ኢትዮጵያዊ ንቃ፣ ቁም በመጠንቀቅ እነማን ናቸው በማለት ጠይቅ፣ ፈትሸህ እያቸው ከልብ ወግ። ይብቃ መቀላቀል ገብተ መማቀቅ